እናደዳለች ደግሞ እንዲ ብዬ ጥያት መጥቻለሁ። ሁለቱ ነው ተቆ በደሉ
ሄሎ፣ እስከ ዳር
አቤት።
ቆዩኝ፣ ጠብቁኝ እያለቀ ነው ያለ ሹፌሩ።
ታስቃለህ በጣም አንተ። እንደዚህ ሜዳ ላይ እኛ ጥለን ስኔ ጥለን ትገባለህ እንዴ?
ኧረ እኔ ብርድ አልቻልኩም። ይኸውልሽ አሁን እየመጣ ነው። የት ናችሁ?
አይ ተው ተው፣ እኛ እየሄድን ነው ወደሳቸው ጋር
በቃ ተመጥላችሁ። እሺ እየሄድን ነው።
በቃ እየተንቀሳቀሱ ነው።